ሞዲያ ታንሽ ነው።
ሰላም ጤና ይስጥልን። ስብስብ
ሰላም ነው።
እግዚአብሔር ይመስገን።
እ እንትን ነበር ይሄ እንትን የቺፕቺፕ ማለት ነው ሽልማት አለ አይደል? ክሬት አ ታራ አ
እሱ ከባለፈው ጀምሮ ቴክስት ይደርሰኛል። አካውንት ውስጥ ገብቼ ግን አያመጣም። ለምንድን ነው
ምን ዋዴ ተውት ላይ ደምረን
አይደምርም? ምንም
ኦኬ፣ ቆየ እዛው ላይ ነው።
በጣም።
ኦኬ፣ እሺ ቴክስት ይቅርታ ብቻ አንዴ ነው የሚገባው።
እሺ ቆይ አንዴ ይቅርታ፣ አልደውልልዎታለም ትንሽ system እያስቸገረን ስለነበረ ነው።
ግን ያስታውቃል።
እንደውልልዎታለን፣ ለምን ይስተካከላል። አዎ አዎ አዎ
እ ይስተካከላል። አዎ አሃ፣ እሺ እሺ፣ እንደውልልዎታለን። እሺ